Hello ሰላም ጤና ይስጥልኝ።
ሰላም ነው?
ሰላም ሁሉ ሰላም ይመስገን። ምን ነበር?
betting account ኤን እሺ ከ ወደ cashier account ብር transfer አድርጌ ነበርና
እሺ አልገባልኝ።
የት ነው
ሶዶ ዳሞት
ማን ልበል? ይቅርታ ተስፋ ሚካኤል ከሐዋሳ
ተስፋ እ እሺ እሺ መልሼ እደውልልሃለሁ። እሺ እሺ ተስፋ